ቤት
hello ጤና ይስጥልኝ ሰላም ነው እግዚአብሔር ይመስገን።
withdraw አድርጌ approval ለማስደረግ ነበር እሺ ቤስት ቤት ስልክ ቁጥሩ የደወልክበት ነው?
አዎ ይሄ ቁጥር ስንት ብር ነው?
ሀያ ሺህ ብር አስር አስር ሺህ ሁለት እሺ ጠብቀኝ አንዴ። ምናሴ አበበ ነው አይደለ?
አዎ ወደ ደወልክበት ቁጥር ነው አይደል?
አዎ
እሺ confirm አድርጌልሃለሁ። ከሰዓታት በኋላ ይገባልሃል። እሺ እሺ እሺ መልካም ቀን።